hello
hello ቢኒ እንዴት ነህ? እሺ ሀና ነኝ።
እሺ።
እሺ አሁን የታዘዘው ነው ያልከኝ?
አዎ እስካሁን ይኸው ገና እኔ እኮ አስራ ሁለት ደቂቃ ነው የቀረኝ። እስካሁን አልታዘዘም። ስልካችን ዝጉ ነው። አሁን ገና ነው የታዘዛሉ።
እስቲ አንድ- ላናግራቸው አንድ ሰው አቅርብልኝ።
እሺ ካሪያን ቆይ።
hello
hello ጤና ስጥልኝ ያሚ ነው።
አዎ ያምስጫ ተገኝ እ- እሺ ከ BeU ነበር በ order number መቶ አራት አስራ ዘጠኝ ሰማንያ ዘጠኝ አሁን ነው order ኡን የተቀበላችሁት?
አምስት ሰዓት ከአርባ ሰባት
እ?
አምስት ሰዓት ማለት ነው አስራ አንድ ሰዓት ከአርባ ሰባት
እሺ ምን ያህል ደቂቃ ይቆያል ከዚህ በኋላ?
አምስት ደቂቃ ገብቷል። ውስጥ ነው ሲጀመር ሊወጣ ነው። ያዘዛችሁት ግን አ- አስራ አንድ ሰዓት ከአርባ ሰባት
እሺማ ሰዓት ስለሄደብን cancel ይሁን በቃ አትስጡት።
አትስጡት cancel ይሁን አዎ።
እንዴ እናማ እንዴት ሊሆን ነው የኔነት
እ እ?
ውስጥ ከሆነ አላዘዛችሁም እኮ ቀድማችሁ
ገብቶኛል ግን አሁን ከዚህ በኋላ አምስት ደቂቃ ስለሚቆይብን cancel እንዲሆን ነው።
ቆያለሽ ጠብቂ እ ለቶሎ ነው ወጥቷል
driver ኡን አቅርቢልኝ።
hello
hello አቤት።
ወይ hello ወጥቷል እያሉ ነው ወጥቷል።
እስካሁን እንትን oven ላይ ነው መሰለኝ።
እሺ ግን order ኡ የአንዋር ነው አይደለ? አንተ ጋር ለምንድን ነው ያለው?
እ? አይ እሱ order ኡ- አሁን ጁ- ጁማ ስለሆነ እኔ እየሰራሁለት ነው።
okay team leader ነው። እሺ እ፣ እሺ ደውልልሃል። እሺ እሺ።